ይሄማ መልስ አልሰጥም ብላለች Hello Hello Hello አቤት ከቢስት ቤት ነው የምደውልልህ እሺ አሁን ደውለልኝ ነበር አ ገንደ ቆሬ ማለት ነው የሚገኘው ወደ ጤና ጣቢያው ማለት ነው ከጤና OK።
ጣቢያው ከፍ ብለክ ነው
እሺ እሺ ደቻቱን ደግሞ ከፈለክ ወይስ የደንቅ- ደ- ገንደ ቆሬ ነው የሚቀርብክ ችግር የለም ደቻቱ ሴት ጋር ነው ያለው ደቻቱ ብራቶ ሆቴል ነው መሰለኝ መታጠፊያ ላይ አዎ ቢራቆ ብርቆ አዎ ሼልም አለ ሼል ደግሞ ተስፋ ሆቴል ጋር ነው ደውልልኝ ካልሆነ በዚህ በዚህ ቁጥር ደውልልኝ ካልሆነ እሺ እሺ አይ አወኩ ቦታው እሺ እሺ እናመሰግናለን እሺ ነው ሰደው